ጤና ይስጥልን። ቤት ቤት ረዴት ነው የምንረዳው።
እሺ ረዴት፣ አሁን ያናገርኩሽ ልጅ ነበርኩኝ ሀይሌ ብዬ ማለት ነው። ልኬልሻለሁ ቴሌግራም ላይ። አዎ drop ያልሹ ነው። አዎ prize drop የሚለው ላይ አዎ፣ እሱ ውጤት አልተለቀቀም። ለዛ ነው እ- የጠፋው።
አሀ ነው እንዴ? እሺ ከዛ በፊት October ላይ ደግሞ ይሄ point ሰብስቤ ገብቼ ነበር እንትን ውስጥ rank ውስጥ እሺ
እሱም አ- አልገባልንም።
እ፣ እሺ አንዴ ልፈልገው። ሀይሌ ነው ያልከኛ?
አዎ ሀይሌ አሁን ነው የላኩልሽ።
ም- ይቅርታ ምን ብለህ ነው የላክልኝ?
እንትን በል።
screenshot ያደረኩትን ነው የላኩልሽ እ?
እሺ ከዛ በፊትም የላኩላቸው አለ ለነ- ለሌሎች ሰዎች።
እስኪ አሁን መላክ ትችላለህ? ከላይ እንዲመጣ።
አሁን ነው የላኩልሽ ድጋሜ ላከው።
አዎ እሺ፣ ያገኘሁት በቃ።
አይደለም።
እሺ መልሰሽ ትደውይልኛለሽ?
እሺ ጣ- እንትን ም- ነው ራሴ check ላድርግ። ቆይቼ
ረዴት ብለህ ላክልኝ። እሺ እንዳውቀው እንድንል እሺ